አንስተዋል እንዴ? እህ እህ
ሄሎ ሄሎ፣ ጤና ይስጥልኝ። ከቤስት ቤት አብሮ ነው የምደውለው።
አሀ።
እሺ፣ ከቤስት ቤት አዎ ተመልሶልኝ።
አየው አይደለ? ስደውል እኮ አዎ።
አላነሳም። እሺ፣ እንድታየው ብዬ ነው። እሺ፣ በጣም thank you።
እሺ፣ እናመሰግናለን። እሺ፣ እሺ።
አየ sister ሰላም ነው።